ሌላ ጤና ይስጥልን። ቤተቤት አዎ ተስፍሽ እንዴት ነህ?
ተስፍሽ አይደለሁም። እሺ ሰላም ነው።
እሺ ቢኒያም ነኝ ይባላለች።
እሺ ቢኒያም፣ እሺ ምን ነበር?
እንትን እንዳልክ ዲላ የሚለው ስር ባለፈው ልጅ ነው ነበር እና እሺ
እንትን ሪዳ የሚደረግ ትኬት እየወጣ አይደለም፣
ሪዳ የሚደረግ ትኬት እየወጣ አይደለም። ትኬቱ ማለት እየቆየ ይወጣል ነው ወይስ አይወጣም።
ጭራሽ አይወጣም?
redeem ሲያደርግ balance ይቀንሳል፣ ግን ትኬት አለች እሷ አትወጣም።
okay።
እና ባለፈውም ለጄሪ ነግሬያት ነበረ፣ አላስተካከለችም።
እስቲ ቆይ ለብሩክ ከብሩኬ ጋር ላገናኘህና እሱን አውራው። እሺ?
በቃ እሺ፣ አገናኝ
ብሩክ እሺ።
hello ጉራ እንዴት ነህልኝ?
አለን፣ እግዚአብሔር ይመስገን። ቢኒ ቢኒያም ነኝ። አቤት ጉራ አለን አለን። ባለፈው እኮ እንደምንም አንድ shop ታገኛለሽ።
እንደምንም እስኪ አሁንም አንድ shop ካለላክልኝ ፈልግልኝ ጉራዬ። አንድ ቆይ እ?
ቆይ እስኪ አንዴ ጠብቀኝ።
እሺ አሁን እንኳን የደወልኩት ጉራ እሺ እንዳልክ ዲላ የሚለው user ባለፈው የተገኘው ማለት ነው እንትን redeem የሚደረጉ ትኬቶችን እያወጣ አይደለም።
okay። redeem የሚደረጉትን እሺ እሺ redeem redeem የሚደረጉ ትኬቶችን አዎ።
print እያወጣ አይደለም፣ ግን ከ system ላይ ይመስለኛል ይቀንሳል።
ነው አይደለ?
አ ግን አይ።
ትኬቱ እየሰጠ እሺ እሺ እሺ። ቆይ የት ነው ያልከኝ? አንዱ አለም
አንድ እንዳልካቸው ዲላ
እሺ እሺ። ቢኒሽ እንዳልኳችሁ ዲላ።
አለምን እንዳልክ ዲላ
okay በቃ እንዳልክ ዲላ። እሺ እሺ። check አስደርግና አስተካክለዋለሁ። ቢኒ በቃ እሺ። ቡራ እንትን user ካገኘ አንድ ሁለት ላክልኝ አስተባባሪ አንድ አግኝቻለሁ። በቃ ልፈጣፈጥልሽ ነው። እሺ እሺ ቢኒሽ። እሺ